ሰላም ጤና ይስጥልኝ።
ይመስገን ሰላም ነው።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። አንድ የህይወት ታሪክ አለኝና እሱን ለማቅረብ ነበር ገና።
የአንድ ሰው ህይወት ላይ ነው መቅረብ የፈለጉት?
አዎ
Okay። ከየት ነው የሚኖሩት?
ኮልፌ
የት አሉ?
ኮልፌ ኮልፌ ኮልፌ ቀራኒ እህም፣ እህም፣ እህም። ስሞትም አልበል ጸጋ መለስ ማን አሉ?
ጸጋ መለስ
ጸጋ መለስ አዎ
09 አንዴ ቁጥሮት ሊንገር።
አስራ ሶስት እሺ ሀምሳ ሶስት
63 ሀምሳ ሶስት ሀምሳ ሶስት 53 አስር ሰማንያ
እሺ እንደውሎታለን። መልካም ቀን።
እሺ እሺ አመሰግናለሁ።
እሺ